ሄሎ ሄሎ
ሰላም ነው?
ጤና ይስጥልን አለ እግዚአብሔር ይመስገን።
አብሮች ስለ
አዎ፣ ደውለልኝ ነበር።
በአስር ቤት አዎ
አ፣ ባጃጅ አላችሁ እንዴ?
አዎ
ኤሌክትሪክ አዎ።
ሶስት ሰው የሚይዘው ስንት ብር ነው?
የት አካባቢ ነክ?
ወልዲያ
ወልዲያ ደሴ ምናምን ማለት ነው።
ከደሴ መቶ ሀያ ኪሎ ሜትር
አዎ እ፣ ደብረ ብርሃን አለን እንትን agent ደብረ ብርሃን እ፣ አዎ። እ፣ ይርቃል እንዴ ደብረ ብርሃን?
እኛ አዎ
እሺ አራት መቶ አዲስ አበባ አካባቢ። ወደዚህ ወደ ትግራይ አቅጣጫ እኮ ነው
okay።
ቀረቡማ ስለዚህ ከአዲስ አበባ ደ- ደብረ ብርሃን ነው የሚቀርበን እኮ እሺ አዲግራት ምናምን
እ? እ?
አዲግራት ማን
አዎ፣ ወደ አንተ የሚቀርበውን እኮ እንትን እያመቻቸውልክ ነው።
አ፣ አሁን ይኸውልሽ አማራ ክልል የት ነው ያለው? ደብረ ብርሃን አልሽ፣ ሌላ የት አለ?
በቃ እዛ ነው ያለው።
እዛ ነው ያለው አማራ ክልል።
አዎ ዋጋችሁ ስንት ነው?
እ፣ አሁን እ፣ የት እሺ፣ አዲስ አበባ ትመጣለህ ማለት ነው።
እሺ አዲስ አበባ ልምጣ። እሺ እሺ ስንት ነው?
አሁን እ፣ ስድስት መቶ ሀምሳ ሺህ ብር ነው።
ባለ ሶስቶች አዎ
ስድስት መቶ ሀምሳ አዎ ስንት ኪሎ ሜትር ነው የሚሄድ?
በ ከስድስት ሰዓት እስከ ሰባት ሰዓት ይፈጃል ቻርጅ ለማድረግ። በቤት ውስጥ ነው የምታደርገው በ single phase ማለት ነው።
እም።
ከዛ ከሰማንያ እስከ መቶ ኪሎ ሜትር ድረስ ይጓዛል።
በቃ እሺ፣ እደውላለሁ።
እሺ አመሰግናለሁ።
ችግር የለውም። መልካም ቀን።
ለአንቺ